ጤና ይስጥልን hello ጤና ይስጥልኝ ይቅርታ delivery ትላችሁ አይደለ አዎ ልክ ነው
እስቲ ምን ምንድን ነው ያለው እና አትክልቶች አሏት አዎ ቺፕ ቺፕ የሚለውን app ያወርዱትና ከ Play Store እዛ ላይ የሚፈልጉትን አይተም መርጠው ማዘዝ ይችላሉ በ group ነው order ማድረግ የሚችሉት
እሺ እዛ ላይ ቺፕ ቺፕ ብለው ያወርዱና check ያድርጉት ግር ያሉት ነገር ካለ መልሶ ይደውሉልን እሺ እሺ እሺ አመሰግናለሁ